በኩል ምን ልርዳዎት?
hello እህት ይቅርታ አልጨቀጨኩሽ። sorry ምን ልርዳዎት?
አሁን ደውዬልሽ ያልኩት እና ትናንት እኮ ነው ዊዝ ዙሪያ ያደረግነው እስካሁን ድረስ እንትን ስራ ያው ይቅርታ አሁን እኮ ላስቸግርሽ በሚል እኮ ነው።
እንትን የቴሌግራም ላይ ልከዋል።
አዎ ልከናል። አሁን ደቻሳ ብዬ ያልነገርኩሽ ደውዬል ነበር እኮ
ማን ሚል ደቻሳ ብዬ አሁን ስልክ ቁጥር ጠይቀሽ ነበር።
የቴሌግራም ስሙን አላገኘሁትም።
ደቻሳ ነው የሚለው ደቻሳ አለም በዚህ ስልክ ቁጥር ነው በዚህ ስልክ ቁጥር ነው።
ደቻሳ አለሙ በሚል የለም።
ላክልሽ በዚህ
አይ ብሎ የላኳው
እኮ ላክልሽ በዚህ እሺ፣ ቤት በዚህ ስልክ ላክልሽ በአጭር ስልክ በዚህ ስልክ አይደለም የሚልኩት ቴሌግራም ላይ ነው። ይሄ ቴሌግራም የለውም።
ላይ ያለው እሺ